ምስጋና ቅረብ ለምስጋና ለምስጋና ቅረብ ለምስጋና ለምስጋና ቅረብ ለምስጋና ለምስጋና ቅረብ ለምስጋና ለምስጋና ቅረብ ለምስጋና ለምስጋና ቅረብ ለምስጋና ሲከብር ሲወደስ ደስ ይላታል ነፍሴ በልቤ ዙፋን ላይ ኢየሱስ ነው ንጉሴ ሲከብር ሲወደስ ደስ ይላታል ነፍሴ በልቤ ዙፋን ላይ ኢየሱስ ነው ንጉሴ። ይንገስ ይንገስ ጌታ ኢየሱስ፣ ይክበር ይክበር አንዱ እግዚአብሔር። ይንገስ ይንገስ ጌታ ኢየሱስ፣ ይክበር ይክበር አንዱ እግዚአብሔር። ቢደገፉበት ብርቱ መጠጊያ ኢየሱስ ጋሻ ነው ቢሆን መመኪያ ቢታመኑበት የማያሳፍር የድል ጌታ ነው በጠላት ሰፈር ልዘምር ልነሳ በገናዬን ይዤ ልዘምር ልነሳ ከበሮዬን ይዤ ልዘምር ልነሳ ጠላት የሚፈር ልዘምር ልነሳ ይክበር እግዚአብሔር ልዘምር ልነሳ በገናዬን ይዤ ልዘምር ልነሳ ከበሮዬን ይዤ ልዘምር ልነሳ ጠላት የሚፈር ልዘምር ልነሳ ይክበር እግዚአብሔር በገናዬን ይዤ ስቀኝ ስዘምር አየሁት ጠላቴን ሲርር ሲሸበር ሥራውን ለማፍረስ ይኸው ታጥቄያለሁ ጠላቴን ልበቀል ሁሌም ዘምራለሁ በገናዬን ይዤ ስቀኝ ስዘምር አየሁት ጠላቴን ሲርር ሲሸበር ሥራውን ለማፍረስ ይኸው ታጥቄያለሁ ጠላቴን ልበቀል ሁሌም ዘምራለሁ ሲከብር ሲወደስ ደስ ይላታል ነፍሴ በልቤ ዙፋን ላይ ኢየሱስ ነው ንጉሴ ሲከብር ሲወደስ ደስ ይላታል ነፍሴ በልቤ ዙፋን ላይ ኢየሱስ ነው ንጉሴ። ይንገስ ይንገስ ጌታ ኢየሱስ፣ ይክበር ይክበር አንዱ እግዚአብሔር። ይንገስ ይንገስ ጌታ ኢየሱስ፣ ይክበር ይክበር አንዱ እግዚአብሔር። ስባርከሙ ጌታ ኢየሱስ ውዴ ስለው ነፍሴ በሐሴት ሞላለች አንዱን አምላኳን ስላገኘች ልዘምር ልነሳ በእውነት በመንፈስ ልዘምር ልነሳ ጌታዬን ላወድስ ልዘምር ልነሳ ከመላእክት ጋራ ልዘምር ልነሳ ከሳሽ እንዳይኮራ ልዘምር ልነሳ በእውነት በመንፈስ ልዘምር ልነሳ ጌታዬን ላወድስ ልዘምር ልነሳ ከመላእክት ጋራ ልዘምር ልነሳ ብነሳ ጠላቴ እንዳይኮራ በእውነት በመንፈስ ልዘምር ስነሳ የትኛው ጠላት ነው ሚፎክር ሚያገሳ ስሙን እየጠራው ቅኔ ስደረድር መታወቅ መሸበር ሆነ ጠላት ሰፈር በእውነት በመንፈስ ልዘምር ስነሳ የትኛው ከሳሽ ነው ሚፎክር ሚያገሳ ስሙን እየጠራው ቅኔ ስደረድር መታወቅ መሸበር ሆነ ጠላት ሰፈር ምስጋና ላንተው ነውና አምልኮ ላንተው ነው እኮ ምስጋና ላንተው ነውና አምልኮ ላንተው ነው እኮ የልቤ ናፍቆት የነፍሴ ስስት ይኸው ምስጋናይ ላንተ መስዋዕት የልቤ ናፍቆት የነፍሴ ስስት ይኸው አምልኮይ ላንተ መስዋዕት የኔ ምስጋና ላንተ ነው የኔ ዝማሬ ላንተ ነው የኔ አምልኮ ላንተ ነው የኔ ሽብሽባ ላንተ ነው የኔ ምስጋና ላንተ ነው የኔ ዝማሬ ላንተ ነው የኔ አምልኮ ላንተ ነው የኔ ሽብሽባ ላንተ ነው ላንተ ነው ላንተ ነው